ጤና ይስጥልኝ።
ዊዝድሮ ኮዱንና ሪኩዌስት ቅድም ልኬ ልኬ ነበረ በቴሌግራም።
እሺ ስሞት ማልበስ ሁሴን ገለቴ
በስልክ ይንገሩኝ።
ዜሮ ዘጠኝ ሰላሳ ሶስት በዚህኛው ነው የላኩት።
አዎ
ሰሚር ዲን የሚለው ነው።
አዎ ሰመረድ የሚለው username ነው ማለት ነው።
እሺ ወደ ምን እንዲገባለት ነው የሚፈልጉት? ቴሌብር ነው ሲቢኢ?
እ፣ ቴሌብርም ሲቢኢም ችግር የለውም። ያው ቴሌብር ወይ እዚሁ ላይ ያስገቢልኝ ይሄኛው ስልክ ቁጥር ነው ቴሌብር ስልኮት ሰላሳ ሶስት ዘጠና አምስት ስልሳ ዘጠኝ አርባው ማለት ነው። ሁሴን ገለቴ የሚለው ነው።
ነው የሚለው። አዎ እሺ ሁሉ ስፖርት ላይ እ፣ ስሞት ሁሴን ነው አይደለ?
አዎ መመሳሰል አለበት ግዴታ።
ሁሉ ስፖርት ላይ የከፈትኩበት ስም ሁሉ ስፖርት የከፈቱበት ስምና የቴሌብር ስሞት መመሳሰል እ።
አለበት።
እሱ ይመስለኛል። እኔ ሁሉ ስፖርት ያው ስሙን ቆይት ያለው ከከፈትኩ
እኮ አንድ አይነት ተመሳሳይ ነው ካልሆነ የሚሆነው።
እናስገባም። መመሳሰል አለበት።
ቼክ አድርጌው ልደውልላ መልሼ።
እሺ እዛው ላይ ጻፉልን ቴሌግራም ላይ።
እሺ